ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልን።
ከቺፕቺፕ ነበር የምንደውልልዎት።
okay፣ ሰላም ሰላም፣ እንዴት ኖት?
እግዚአብሔር ይመስገን።
ቺፕቺፕ ላይ order ካደረጉ ትንሽ ቆዩ። የመጨረሻ order ኡ September ላይ ነበር እህ፣ ኦኬ።
እና በምን ምክንያት ነው order ማድረግ ያቆሙት?
አይ እንትን ስላልኩ ነው። ምንም ምክንያት የለኝም።
ቅር ያሉት ነገር የለም? service የለም፣ ተካፍሎ ምንም የለም።
ነገር ነው?
አይ ምንም የለም። ሁሉም አሪፍ ነው።
okay፣ እሺ። ስለዚህ ያው order ያድርጉ።
እሺ፣ እሺ፣ እሺ።
እሺ፣ እሺ።
እናመሰግናለን።
thank you።
እሺ።